ሄሎ ሄሎ ሄሎ፣ ጤና ይስጥልኝ።
አብረትን ፍሊስቶን አዎ ፍሊንስቶን ነው ነው የምንረዳው።
ሚዲያ ላይ አይቼ ነው።
ምን ሚዲያ ላይ ነው ያዩት? የ share ሽያጭ ነው አይደለም?
አዎ ምን ሚዲያ ላይ ነው ያዩት?
እ፣ ኢትዮጵያ ቴሌቪዥን ላይ ነው ያየሁት። ማቁት ላይ ያየው።
እሺ፣ ቲቪ ላይ
አዎ መረጃው ምን እንደሆነ ለማወቅ ብዬ አካሄዱና ምን አይነት እንደሆነ።
እሺ፣ እንዴት ነው? የአንድ share ዋጋ አምስት መቶ ብር ነው።
አዎ እሱ ላይ አይቼ ለዛ እኮ ነው እንዲህ አካሄዱ ምንድን ነው ነው እኮ አዎ ምንድን ነው እሱም አንድ አንድ ሰው መግዛት የሚችለው አርባ share ነው።
አንዱ መግዛት አርባ ሺህ ነው።
አንድ ሰው minimum በትንሹ መግዛት የሚችለው አርባ share ነው ማለትም ሀያ እሺ።
ሺህ ብር ማለት ነው።
እሺ እ፣ በምንድን ነው maximum ደግሞ መግዛት የሚችለው አንድ ሰው አራት ሺህ ብ- አራት ሺህ share ነው ሁለት ሚሊዮን ማለት ነው።
እሺ ለምሳሌ አሁን እኔ አንድ አምስት መቶ ብቻ መግዛት እችላለሁ አልችልም ነው?
ምን አሉኝ?
አምስት መቶ ብር ብቻ መክፈል ነው። አምስት መቶ ተከፍሎ ሌላ አርባ ሺህ ያዝናብ ብቻ እንደዚህ ነው እንዴ ነው ነገሩ?
አይደለም መጀመሪያ እ።
በትንሹ መጀመር ከፈለጉ ሀያ ሺህ ብር ነው።
መጀመሪያው አዎ በትንሹ ሀያ እሺ ሺህ ሀያ እሺ ሺህ- ሀያ ሺህ እስከ ሁለት ሚሊዮን መክፈል ይችላሉ።
ነው አይደለም?
አዎ ትንሹ ግን ሀያ ሺህ ነው።
እሺ የት እሱ አካባቢ ለማወቅ ነው ነው። እ፣ እኔማ ከጅማ ነው የምደውለው።
ጅማ። OK። እዛ አካባቢ ያለ የሽያጭ ሰራተኛ አላገናኙ?
ባ- ስልክ ነው እንዴት?
እ፣ አዎ እዛ ካለ የሽያጭ ሰራተኛ ጋር ስልኮት እኔ ጋር አለ። ደውዬ መልሼ ልደውልልዎ።
ይቻላል።
እሺ፣ እሺ መልካም